ጤና ይስጥልን ቢጃ ኢትዮጵያ በሰዓቱ
ቅድም ደውዬ አመልክቼ ነበርና ያስመዘገብኩት TIN ነበር ስለጠፋት ላ- ልነግራት ነበር ድጋሚ የደወልኩት።
እሺ ደንበኛችን ወደ ቅድም በነገረቻችሁ ልጅ transfer አድርጓለሁ እሺ።
ጠብቁኝ ጤና ይስጥልን ቢጃ ኢትዮጵያ ሰላም ነኝ ባኮም ለብሏል ሰላም፣ ቅድም ያስመዘገብኩሽ ቲን ነበር እሺ፣ ድገምልኝ ብለሽ ነበረ።
እሺ
ሁለት ዜሮ ንገረኛ አባ
ሁለት ዜሮ
ሶስት ሰማንያ ሶስት ስምንት ዜሮ ሶስት ሰማንያ ነው አዎ ሶስት ስምንት ዜሮ ሶስት ስምንት ዜሮ
አ እሺ
አ አስራ አምስት አስራ አምስት አምስት ሀምሳ አንድ አምስት ሀምሳ አንድ አ አንዴ መስመር ላይ ጠብቁኝ check ላድርገው እሺ
ልደታ ክፍለ ከተማ ቀበሌ ሰላሳ ሶስት
መዝናኛ አ
ደንበኛችን እሺ መዝግቤ ልክልዎታለሁ እሺ እቴ አመሰግናለሁ እሺ መልካም ቀን